ሄሎ አና ቴት እንዴት ነሽ?
ሰላም ነሽ? እንደምን ነሽ? ወይ ማታ በደውል እኮ ስልክሽ እምቢ አለኝ።
እምቢ አለሻል። ደሞ ሞክረሽ ነበር አይደል?
ሞክሬ ነበር፣ አሁን እምቢ አለኝ እኮ።
ሰላም ነሽ? ደህና ነሽ?
ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ጤናሽን?
ሰላም ነን እግዚአብሔር ይመስገን።
ተጠፋፋን እንዴት ነሽ?
ጭራሽ። ደህና ነኝ እግዚአብሔር ምንም ይመስገን።
አዎ፣ ምንም አልተደዋወልንም። እኔም ይሄን ሰሞን ብትላልኩ በቃ ምን ብት እዛ ለቅሶ ቤትም ስራ ነበረ፣ እድር ስራ ነበረብን።
የነ ጸግ የነ ገዝ የነ ማን ይህን ለገሱ አው አ።
ምሽት እንደውም ሄጄ ማምሽቼ አላውቅም። ቢገርምሽ እኔ የት ቤት ነው ያሉት? ቤታችሁ ናቸው?
አዎ ቤታችን ነች። ከእነሱ ጋር እኮ አይስማሙም። ቤተሰቡ እርስ በራሱ የሆነ ችግር አለ መሀላቸው። ምን እንደውም ባላውቅም እንዴ ለምን አታምሽም? ቤቱ ባዶ ስለሚሆን በቃ ምንም አልተመቸኝም። ቢገርምሽ እኔ ድክም እያለኝም በቃ ገብቼ ዝም ብዬ ትኝት ስላለ እውነት እ- ሀይሉስ
አይሉም ያው አ- በቃ ሄደንም አናቂ ከሰ- ከሰልስቱ ወዲህ እውነት እውነት ሰልስቱ ሁለት ብቻ ድሬ ያው በድር ስራ ታዝዤ ነበር። እዛ ዋልኩ። በቃ እዛ ምሻው ገባ። ከዛ ወዲያ እዛም አልደረስም።
እንዴ ለምን እንደማትደርሱት እንዴት ነሱ ምንም ግን አንተ አልተመቸኝም። በቃ አልተመቸኝም። እንዴ እውነት ታዲያ ወይ ሀይሉ አያመሽም?
እሱም አላምሽም፣ እኔም አላምሽም። እንዴት እንደምናደርግ አላውቅም።
እውነት እውነት አላምሽም። እስኪ ዛሬ እ።
ከተመቸኝ እሄዳለሁ ብዬ ነው።
እ።
እ፣ ምንም ሄጄም አላውቅም። ቢገርምሽ ምን እውነት?
እንደሚሉ ምንም አላውቅም።
ኧረ ሂዱ ወይም ቀን ሂጂና እንትን በይ። ማታ ማታ እየበረደኝ እያመመኝ ትያች በሄደሽ ማስጠብ እላለሁ እና ማታ እሄዳለሁ፣ እንደምንም ብዬ እሄዳለሁ ማታ አዎ ግሬን እያመመኝ እያመመኝ በቃ ላም የምታልብልኝ ያቺ ጋዲሴ ምን እንደሆነች እንጃ ቅርት ብላ በቃ ላም አልበው ራሴ ወዲህ ወዲያ በቃ መሯሯጥ ምንም አልመቸኝ።
ምን ሆና ቀረች?
እንዲሁ እኔ ምን እንደሆነች ምን ሆነሻል ስላት ያዱማ ትላለች። እኔ ጸጥ አልኳት። እኔ ምን ያዱማ ካለች እኔ ምን ልበላት ብዬ ዝም አልኳት።
እውነት ምንም እኔ ምን ምን እንደሆነችም አላውቅም።
ምን ሆና ይሆን?
ደከመኝ ትላለች አሉ እኔ አላውቅም።
እውነት እ፣ እኛ ሰፈር አንድ እኛም እኔም ብቻ ስለምታልብ ይሁን እኔ አላውቅም።
ሊሆን ሌላ ይችላል።
ሁሉም አስተዋት። እኔ እንዴት እንደሆነ አላውቅም።
እ።
ሰላም ነሽ ግን ደህና ነሽ?
ደህና ነኝ እግዚአብሔር ይመስገን። አሁን ትታለባለች ላሚቷ?
ሰላም ገባ እ?
ትታለበለች አሁን ላሚቷ?
አዎ ምንም አትልም። ትታለባለች። ያው ወተት የላትም ትታለባለች። ግን ያው ያላት ይኸው ትታለባለች።
እንግዲህ አይ፣ እ።
ልጆቹ ሰላም ሰላም ነሽ?
ናቸው? ደህና ነኝ እግዚአብሔር።
ሰላም ልጅሽ ነኝ።
ሜዳለች ህብረት- አሉ።
ሄደች እሷ እንግዲህ እኔ እንዴት እንደምትጣም ትቅርም አላወኩም። ሄዳለች ግን አይደለ ብቻሽን ነሽ?
አላወኩም። እ፣ ብቻዬን ነኝ። በዚህ በቃ ምንም አልተመቸኝም። አልተመቸኝም።
አይደለ
ሰላም ነሽ አይ፣ አንቺ?
ደህና ደህና ነኝ እግዚአብሔር ይመስገን። ሰላም ነኝ ነሽ?
ሰላም ነኝ።
ሰላም ገባች።
አዎ ሰላም ገብታለች። ሰላም ነች።
ጎሽ እንኳን ሰላም ገባች። እንኳን ሰላም አይሆን ሰላም።
እስኪ እንግዲህ እሺ በቃ ቴት፣ ቅዳሜን እንመጣለን እንግዲህ እሺ ቴት። ቅዳሜ ነው የምትመጡ? ቅዳሜ ጠዋት ቅዳሜ በጧት ተነስተን እንሄዳለን ብለዋል እነ ትዕግስት። በሌሊቱ ከእነሱ ጋር አብሬ መምጣት ይሻለኛል፣ ያው መንገዱንም ስለማላውቅ አ በቃ በሌሊት ከእነሱ ጋር አብሬ እመጣለሁ ብዬ ነው።
በቃ እሺ እሺ ቴት፣ እሺ።
እሺ